ጤና ይስጥልን። በፊት ቤት ቤቴን የምንረዳው
ብር deposit ለማድረግ ከቴሌብር ወደ እንትን ነበረ ምን አልከኝ?
ብር deposit ለማድረግ ነበረ።
እሺ
deposit አድርጌ ብሩ የለም። ትናንትና ማታ ነበረ።
አዎ አዎ እንትን ነው። እሺ deposit ተበላሽቷል፣ እያስተካከልን ነው።
አራተኛ መጫወት እንፈልጋለን። ብሩ እንዴት? እሺ እሺ ነገ ነው የሚስተካከለው። ነገ ይገባልሃል። እሺ ጠብቅ።
ይሄ እንትንሳ ይሄ ኬኖ እንትን ኬኖ የሚባል አለ ጨዋታ።
እሺ
ያኔ ተጫውቼ ብሩ ያገኘሁትን ብር scan አድርግ ይለኛል። ሞባይል ላይ ነው ያገኘሁት። scan እንዴት እንደማረግ ቴሌግራም ላይ ላክልን፣ screenshot አድርገህ እሱ ነው።
እሺ
እሺ ያው ልካለሁ ልኬያለሁ። ካሁን በፊት እሺ ችግር የለም ላክልን።